ጤና ይስጥልን። ብቻ ኢትዮጵያ ቤተልሔም ነኝ። እባክዎን ልርዳዎት?
እሺ ደውዬ ነበር። ይኸው እስካሁን ድረስ አልመጡልኝም።
እሺ ደንበኛችን የጥገና ክፍሎች ናቸው ያልመጡሎት?
አዎ
እሺ እያየሁሎት ነው። አንዴ መስመር ላይ ጠብቁኝ።
እሺ
እሺ ደንበኛችን የ- ከዚህም በፊት ያስመዘገቡበትን አግኝቻለሁ። አሁንም እንደገና መዘግብልዎታለሁኝ።
እሺ እሺ ስላደወሉ እናመሰግናለን።
እሺ